ሌላ ወይ ሌላው ሶሲ አቤት ይኸውልሽ እንትን አድርጊ እሺ እ ክፈዩና ጌታ ክፈያቸው እና እ እ?
ክፈያቸው ብሩን እና እንትን ላይ ያሱበት እና ጠዋት manual ላይ አይቀናነስ
እንትን ላይ system ላይ ከፍሎልሻል ሄድ አይ ይከፍላል። ማ ገ- በቀኑም ገብቼ ሳየው የተበላውን የብር መጠን እያሳየኝ ነው። ግን ሄድ ይላል እንትን ትኬቱ ራሱ እንደተ- እንደተከፈለ ያሳያል እኮ ያ- አዎ የላኩልሽ አዎ አዎ ስለዚህ ስለዚህ በ- ክፈያቸውና ቲኬቱን ግን ማስታወሻ ያዡና ነገ ጠዋት ለፋይናንስ ማሳወቅ አለብን እሺ ኮፒ ስለሆነ እሺ፣ እናንተም አሳውቋቸው ክፈይ እንዳላችሁኝ ማለት ነው። ማን ጠይቀሽ ነው የከፈልሽው የሚል ጥያቄ ከፋይናንስ ስለሚቀርብብኝ እኔ ልክ ነሽ እሺ በቃ አዎ።
እንትን ያዡና ጠዋት ላይ እኔ- እኛ ስለማንገባ ነው ደውዪ አዎ።
ጠዋትና እንደዚህ እንደዚህ ተብዬ ነበር በያቸው እሺ፣ ማን ያለኝ ልበላቸው።
ዲቦራ ነች በያቸው እሺ፣ እሺ እሺ እሺ ቻው።